ሄሎ አሎ ሰላም፣
ሰላም ነው።
እንዴት ነህ? ምን ነበረ?
አይ እንዲሁ ነው። በስህተት ነው የሚና
እሺ፣
የሆነ ባንክ ነበረ የአቢሲኒያ ባንክ ያጠፍኩኝ የማደወየው ለዛ ነው።
አዎ፣ ይሄ አቢሲኒያ አይደለም፣ ስኬት ቴክኖሎጂ ነው። cash register የአቢሲኒያ 8397 ላይ ደውለላቸው። እሺ
በጣም አመሰግናለሁ።
እ
በጣም አመሰግናለሁ።
እሺ ምንም ማለት አይደለም። ቻው።
ሰማንያ ሶስት ዘጠና ሰባት 8397 እሺ እሺ